ይችን አያቸዋት ድንቡሽ ቡሿን ቆንጆ በመኖሯ ብቻ የምታደምቀው ጎጆ ከአይን የምትገባ ብላ ደንደን ሞላ ግርማ ሞገስ ያላት ቆንጅዬ ሞንዳላ ልብስ የምታሳምር ከራሷ አልፋ ተርፋ ሱሪ ሞልታ ይዛ ቀሚስ አዘርፍፋ ጉንጯ ሳሙኝ የሚል የሚያስጎመጅ ላየው አይኔን ጨፍኜ እንኳን አንዴ እሟ ብላት በአንዴ የምለየው እንኳን ያበሻ ልብስ እንኳን ባለ ጠላት አርጋ ላይ ሄድባት ጆንያ እንኳን ብትለብስ ለጉድ ነው የሚያምርባት። እኔም ከማወራ እስኪ ጎምለል በይ አጀባ ስቢያቸው እንዲህ እንዳማረብሽ በዛው ፎቶ ላንሳሽ እንድልክላችሁ። ቋኒ ይኸው አነሳውሽ ላክላቸው።